hello
እርስዎ ነበሩ እንዴ admin?
እኔ admin አይደለሁም። ማን ጎንደሪት ነው የምትባል?
ጎንደሪት እሺ፣ ያውቋታል እርስዎ?
አላውቃትም።
ማያውቋት group ላይ ነው የገቡ?
አዎ፣ እኔ አላውቃቸውም። እዛው ሰፈር ስለሆኑ ብቻ ገባሁኝ እንጂ አዎ። ማለት ይህንን አሁን እሷ ተቀብላለች። ወረብ አይ አልተቀበለችም። ብትቀበል tracking እንትኑ ያገ ለቫን ሁሉ እኮ አልተሰጠም። እኔ አሁን እሱን ብዬ ነበር፣ እኔም አስቤ ነበረ።
አዎ፣ እዚህ ጋር ግን- assign ስለተደረገ ነው ለ driver። እስቲ ለ admin ኗ እንደውልላትና እሺ፣ ልደውልሎት።
እሺ፣ ደስ ይለኛል።
እሺ፣ እሺ።